good afternoon reception ጨልፍ speaking
thank you እንትን ፈልጌ ነበር። Moroccan bath አላችሁ?
ሞሮኮ bath አለን። አዎ okay። reservation ማስያዝ አለብኝ ለነገ?
አዎ okay። ነገ አምስት ሰዓት ላይ ትይዥልኛለሽ reservation?
ለስንት ሰው ነው የፈለጉት?
ለሁለት ሰው አንድ ላይ ማለት ነው።
ይጠብቁኝ መስመር ላይ እሺ
ማን ልበል ስሞት ነው እ ቴዎቢስታ ቴዎቢስታ ዜሮ ዘጠኝ ስልክ ሰባ ዘጠኝ እሺ አስራ ዘጠኝ ሰባ ስድስት ሀምሳ ስድስት እሺ ይዤሎታለሁ። ኪዮቤታ እሺ ዋ- አ- ዋጋ ስንት ነው የሚሆነው የሞሮኮ ባዝ?
ከሁለት ሺ ሰባ እስከ ሶስት ሺ ስድስት መቶ ሰማንያ ብር አለ።
ኦኬ እሺ እሺ አመሰግናለሁ።